ሄሎ ሄሎ ሄሎ፣ አቤት።
እንዴት ነሽ? ሰላም ነው እግዚአብሔር ይመስገን።
አለን። እሺ ብሩክ እባላለሁ። እሺ ከ Best Bet ነው ደውዬልሽ። Okay shop deposit አድርገሽ መሰለኝ I think እ?
deposit አድርገሻል መሰለኝ እኛ ጋር።
አዎ አድርጌ ነበር።
በቃ ይሄ ነው ቴሌግራም የምትጠቀሚበት ስልክሽ።
አዎ ቅድስት ነው ስምሽ?
እ፣ የ agent ስም ነው?
አ deposit የተደረገበት አዎ ቅድስት ፈቀደ። አዎ
ቅድስት ምን agent ኡ ማን ነው ታዲያ? ሌላ ሰው ነው? Hello እሷ ነው። Hello አሀ። ወይ ቅድስት ፈቀደ።
እኮ በቃ ይሄ ነው አይደለ እንትንሽ?
አዎ ቴሌግራም።
አዎ አዎ ይሄ ነው።
በቃ እሺ። አሁን ፋይሎቹን እልክልሻለሁ።
እ?
ፋይሎቹን አሁን እልክልሻለሁ።
እሺ